ኧረ እባክህ
አቤት ሄሎ ጤና አቤት ታችፕችፕ ነው የደወልኩት ሰላማዊት አቤት ነኝ።
OK የ orange order ነበሩት አይደል ዛሬ የሚ- እንዴ እና ለ- እኔ ስደውል እኮ አታነሱም። አዎ ነበረኝ፣ አልደወላችሁም።
OK በየትኛው ስልክ ነበር የደወሉት ይሰራ እ?
ነበር በየትኛው ስልክ በዚህ ስልክ ነበር የደወሉልን እኔማ የ driver ኡ ሹፌሩ ስለሚያውቀው እዛ ቶሞካ ጋ ወሎ ሰፈር አ።
ደውዬለት ነበር። ካልተቀየረ order አድርገን ብርቱካን አስር ኪሎ አልመጣም ልል ነበረ።
warehouse ላይ ትንሽ እጥረት ስላለብን ነው እሱን ልጠይቆት ነበር የደወልኩት አሁን እና እ።
ነገ መረከብ ይችላሉ ላሉት
ግን ይኸውልህ ባለፈው ሰባት ኪሎ አዘን ብርቱካኑ ማለት ብርቱካን አይደለም።
እሺ።
በጣም ነው የሚያላ። ጥራታችሁ አስተካክሉ።
እሺ እናስተካከላለን በጣም ችግር ደርቆ የእኔ ብቻ ሳይሆን ብዙ ነው complain ያለው።
የለም። በቃ አስር ኪሎ ነው አ አ አይደለ?
አ የተዘው አዎ። ግን አሪፍ አ።
ይሁን እሺ። በቃ ችግር የለም።
ለልጅም ይሆን የሚመች ይሁን። እኔ ጥራታችሁ እየወረደብኝ ነው፣ እንደ መጀመሪያ አይደለም።
በጣም ይቅርታ ነገ አሳውቃችኋለሁ።
ይሁን።
ፕሮዳክቱን ካያችሁ ካላችሁ መልሰው ይደውሉ ይደውሉልን ለኛ ቀር እሺ፣ ካሉት እሺ ፕሮዳክቱ አባዬ፣ እሺ እሺ አመሰግናለሁ።
እሺ ወደ እሱ አይደል የሚመጣው አዎ፣ ቶሞጋ ወርልድ በ- ባንክ የነበረበት ያቆታል።
አዎ፣ ሄደሮቹ እሺ እሺ፣ እሺ መልካም እሺ እሺ፣ እሺ፣ አሜን አሜን።